ጤና ይስጥልኝ በስፖርት ቤት ነው የምንረዳው።
ሄሎ ሰላም ጤና ይስጥልኝ በስት ቤት አብሮ ይስጥልን።
ምን ነበር?
ቼክ ቡት ቼክ ቡት ገምቼ ነበር።
ምን አልከኝ?
ቼክ ቡት ገምቼ ነበር።
እሺ
ከዛ ውጤቱ እንዳልኩ ሆኗል።
ምን አልከኝ?
ስገምት በሀያ አምስት ብር ስልሳ ሺህ አይደለም የሚለው እህ አዎ ጨዋታቱ ልክ ካለ ነህ። እሺ አዎ። የደረሰኝ ብር ግን አንድ ሺህ አንድ ሺህ ምናምን ብር ነው ያደረሰኝ።
አዎ ለ- የጃክቦቱን ህግ አላነበብከውም መሰለኝ። ጋ- ባሸነፉት ሰዎች ብዛት ልክ ነው የሚካፈለው። እሺ አንተ በሀያ አምስት ብር ስለቆረጥክና ስልሳ ሺህ ብር ይደርስሃል ማለት አይደለም። ከአንተ ጋር የቆረጡ ብዙ ሰዎች አሉ። ስልሳ ሺህ ብሩ ለዛ ሁሉ ሰዎች ነው የሚካፈለው።
እና ለዛ አሁን ብዙ ብዙ ሰው ነው ያገኘው ማለት ነው።
አዎ ሄሎ፣ okay፣ እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም ቀን። እሺ።